Hello? Hello?
Hello.
ወዬ
Hello Hello፣
አቤት ሰላም ነው እንዴ?
እግዚአብሔር ይመስገን።
ታዚ መኪና መሸጫ ነው አይደል?
አዎ አዎ አዎ።
እንትን ፈልጌ ነበር double ገቢና በ- በ- ባንክ ያለበት ሀቡን ባንክ አቅሜ አንድ አንድ ድረስ ስላለሁ የቀረው አ- ባንክ የሚያልቅ አለ።
ወይ አለኝም፣ ደብል ቀቢና የለኝም።
ደብል ገቢና ያላችሁ አዎ አዎ
ካፕ ማለት ነው።
አዎ አዎ።
ምንድን ነው ያላችሁት?